ሄሎ
ነው ጤነሽ?
ሄሎ አቤት፣ አይስማም ይሰማኛል አሁን ወይ?
ከኢትዮ መቶ ሰላሳ ነበር የምደውልልዎት።
እሺ መልዕክት አልገባልዎትም?
አዎ ገብቶልኛል። አዎ
እሺ፣ ነው?
ይቅርታ ስሙትን ጠይቅ ይችላል? አቤት፣ ይሰማኛል።
ነው?
ማይ ማን ነው? ኤልሻዳይ ኤልሻዳይ በፍቃዱ
እሺ። የት አካባቢ ነው የሚኖሩት?
አዲሱ ገበያ እሺ፣ አዲስ አበባ ማለት እሺ። እ ሲሙ በእርሶ ስም ነው?
እ ሲሙ የወጣው በእርሶ ስም ነው?
አይ በ father ነው መሰለኝ።
እሺ፣ ስለዚህ በፍቃዱ የፍቃድ ታዬ እሺ።
በፍቃዱ ታዬ
እሺ የእሳቸውን ፎቶ እና እ መታወቂያ ያስፈልጋል። እ ቴሌግራም ላይ ይልኩልኛል።
እሺ እሺ እ በዚህ ቁጥር ቴሌግራም አለ።
አዎ አለኝ እኔ እሺ ስለዛ እ ስለዛን ፎቶግራፍ ከስር ቁጥሮትን ጽፈው መላክ ነው። ከዛን የሽልማቱ ፕሮግራም መቼ እንደሆነ አሳውቆታለሁ።
እሺ እሺ አመናለሁ። እሺ